hello ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
ረድኤት ነሽ?
አዎ አዎ ጥሩ እ፣ ልኬልሻለሁ። አየሽው? አሁን ሳስረዳሽ ነበር።
አዎ አዎ ገብቶኛል። አዎ እሺ፣ ማን ነው የሚለው? ወገን አይደለ?
አዎ
እስቲ ግን የለም እ ማለት የቴሌግራም ችልክ
ወግ ነው፣ ሌላ የለም።
እኮ ይሄ አልገባም። የለም የለም።
አ- ይኸው hi ም አልኩሽ። screenshot ያደረኩትን ልኬልሽ ነበር።
እስቲ እያወራህን የላከው የለም። ያው ሁላችንም እያየ ነው ነው የለም።
ወገን ኃይለ ማርያም የሚል ማለት ነው። አላገኛችሁትም እስካሁን?
ኧረ የለም ወገን ኃይለማርያም
እሺ፣ አሁን hi ብዬ ሳለ ወይ ስልክሽ ነገር አረ የለም hi ም አልመጣም። ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ሺ ስልካችን
አዎ፣ እሱ ላይ ነው እየላክ ያለው።
አዎ፣ ግን የለም
ታዲያ ምን ይቻላል? ዜሮ ዘጠኝ ዜሮ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰባት አርባ ሰባት አርባ ሰባት አርባ ሰባት አዎ፣ እሱ ላይ ነው እየላክ ያለው።
ወይ እኛ እኔ አድል አድርገህ
እሺ አልኩኝ።
አሁን መጣ
መጣልሽ መጣ። አዎ አዎ
ፕሮፋይል ጻፍ ያለበት አዎ አዎ። ይህ እኮ ታዲያ ዊዝድሮ እኮ ኦኬ ሺ አምስት መቶ ያደረኩት ይልስ ይዝሎ ይላል በአንድ ሺ አምስት መቶ ነው። ኮዱን ከፈለግ ኮዱን ኮድ ነው ይሄ ሀምሳ አርባ ቤት የቤት ቤት ስልኩ ይሄ ነው።
እ አዎ
እሺ check እናደርገውና እናሳውቃለን።
እባክህ ነው ያ በጣም እየሰለቸኝ ነው መደወል እየሰለቸኝ ነው። እና እዛ ከሳንቲም ቤ- ቤቶች ጋር አውሯቸው እና እነሱ ደግሞ አልተሟላም አሉ። ደውዬላቸው ነበር ኮድ ሰጥታችሁ እነሱ ጋር እሱን ኮድ ስልክላቸው አልተሟላም አሉ። ስለዚህ እስኪ በደንብ አውሪያቸውና መልስ እሺ እሺ እ እሺ በቃ፣ እሺ